ሰላሳ ነበረች ስለምደሽ ቤት ሌላው እንትን ነበረ withdraw አርግቼ ትንሽ የታስገባ እዚህ አለኝ እንትን
ምን ምን መልሰህ ለማስገባት እ voucher ነው አይደለ?
እ
እሺ voucher code ኡን ትይዝና
እ voucher code ኡን ይዤ እኮ ረሳሁትና ከዛ ረሳኸው።
እ ከዛ account history ላይ ግባ።
account history ላይ አለ account history ላይ voucher history የሚል አለ።
account history ላይ voucher history የሚል አለ አዎ የዛሬ ከሆነ የዛሬ ነው ቀኑን ዛሬ ታስገባለትና ወይ today ትለውና እ voucher code ኡን ያሳይሃል።
voucher code ኡን እሺ አዎ ከዛ ምን- እሱን ምን- voucher code copy ታደርግና
አስገባዋለሁ ስንት እዛ ላይ ብር ነው
ሁለት መቶ ሀምሳ ብር
ዛሬ?
አ ይሄ ነው በሽት ቤት ስልክህ?
አይደለም እስኪ ዜሮ ዘጠኝ ንገረኝ።
ዜሮ ዘጠኝ ሃያ ሁለት እሺ
ዘጠና ስምንት እሺ ዜሮ አንድ አርባ አንድ የላክልኝን ልንገርሽ እ?
እንትን የላክልኝን የ- የወጣበት ከዚህ አይደለም ቮቸር ኮድ የወጣው አለ ፔንዲንግ ላይ ነው። አርባ አምስት ብሎ የሚጀምር ቮቸር ኮድ አለ።
አዎ አርባ አምስት ብሎ ነው የሚጀምረው። እሱን እኮ አርባ አምስት ስልሳ አርባ ስድስት ስልሳ ነበር።
አይደለም ስልሳ አይደለም እሺ ስድስት እሺ።
ኦናት አዎ በቃ ዜሮ ስድስት ስድስት ሆኗል።
ኦናት አዎ አዎ በቃ እሷን ዜሮ አርግቼ የተሸወርኩ ደስ ይቅርታ እሺ መልካም ቀን